ባባ ጤና ይስጥልን ጤና ይስጥልን አብሮ ደህናሽማ
እግዚአብሔር ይመስገን
የዶልፊን ዋጋ ስንት ነው? ይሄ ሬድ የምን አለኝ
ዶልፊን ዶልፊን ይሄ ሬድ ዶልፊን ቀይዋ ዶልፊን
ቀይዋ
ቴሌቲው ሁለት ሺህ አንድ ነው ሁለት ነጥብ አራት
አ ሁለት ሁለት ነጥብ አራት አ
ድርድር አለው።
ድርድር አለው አባታው
okay፣ የት አካባቢ ነው?
ምን አለኝ የት አካባቢ ነሽ?
ፓስተር ፓስተር branch ኣችን ላይ okay፣ እሺ እመጣለሁ።
እሺ እሺ አባት እሺ